ሌሎ እንትን አልበራልም ብሎ እ ምን አልበራለ ብሏል?
አይ ጨዋታ የኮዱ ልንገርሽ የቤቲ
እሺ ቀን
አስራ ሁለት ቀን እንዴ
hello ሰላም ጤና ይስጥልኝ። ቤት ቤት
አ፣ cashier code እንትን አልበራልም ምን አልከኝ? እሺ ንገረኝ። cashier code አ- አስራ ሁለት እሺ
እ፣ ስልሳ አንድ እህ
ዜሮ ሶስት እህ
ሰባ አራት ሰባ አራት አ፣
እሺ ያው አብርቼ እልሃለሁ። ያው እሺ refresh አድርገህ ያው አብርቼ እልሃለሁ።
እሺ እሺ።
እሺ